ሰሜን ማሳ ላይ ወይ customer ሩ ያለው ፈረንሳይ ለጋሲዮን ነው እሺ እና የቆጠረ ደግሞ ሁለት ነጥብ አራት ነው ምናምን ነው። ዝናብ እየዘነበ ነው። እስኪ የ customer ሩን ለኪውና እይልኝ።
ንገረኝ። እሺ አባ ንገረኝ። እሺ
አስራ ስድስት ሀምሳ ስምንት አስራ ስድስት ሀምሳ ስምንት ፈረንሳይ ነው አይደል ያለው customer?
ፈረንሳይ መጋዘን አሰፋ መጋዘን።
እሺ ቼክ አድርግላለሁ።
እሺ ና እሺ አባ እሺ